சொல்லலாம் madam பேசிக்கலாம்
ሰላም ነው።
እግዚአብሔር ይመስገን አለሁልሽ። እንትን ፈልጌ ያው ኢንፎርሜሽን አዲስ ደንበኛ ነኝና እሺ ሰው ዘራች አሞት ነበር። በፊት ያሟል ቤት ነውና እሺ እ ቤት እ ምርመራ ማድረግ እ ትችላላችሁ እንዴ?
እህ፣ እቤት እ፣ አንችልም። የእኛ service አችን ከሆስፒታል ወደ ቤት ወደ ሆስፒታል ክትትል የሚያደርግለት ነርስ ከፈለጉ እንደዛ የግል ነርስ ማግኘት ይቻላል።
አዎ እነ- አዎ፣ ከደ- እና ዶክተር እንደዛ መጥቶ የሚያይና ምናምን ነው ይላችሁ።
አዎ አዎ እናንተ መውሰድና ምናምን ነርስ ነው ያለው ማለት ነው።
አለ anesthetics ኦች አሉ እ፣ EMT ዎች አሉ ዶክተሮችም አሉ የሚከታተሉ ከፈለጉ ሰው በሚፈልጉበት ሁኔታ ማቅረብ ይቻላል።
አሁን መጥተው ኮሪያ ወስደውልኝ ታካክሙ መመለስ ስንት ብር ነው cost ኡ የሚያደርገኝ?
እ፣ እንደሚፈልጉት አምቡላንስ ይወሰናል። ሰውየው እ፣ ማሽን የሚፈልግ ከሆነ ኦክሲጅን የሚጠቀም ከሆነ እና ኦክሲጅን ያው movable አለን እኛ እ?
ይሄ ተንቀሳቃሹ ኦክሲጅን አለን።
portable አላችሁ?
አዎ እሺ እ፣ እንደዛ ከሆነ ያው ኪሎ ሜትር በኪሎ ሜትር አይተን ሶስት አይነት አምቡላንስ ነው ያለን።
አዎ እንደየ አምቡላንሱ ዋጋቸው ይለያያል።
አይ normal ኡ executive የሚመስለውን ነበር ያየሁት እኔ የሆነ ጓደኛዬ ተጠቅሞ።
እሺ
ስለዚህ እሱ- በሱ ቢሆን ስንት ይሆናል በኪሎ ሜትር?
ከዚህ እ፣ ኮሪያ የት ነው ሰፈሩ?
እኔ ገርጂ ነው እዛ ካዲ ማን ነው ጃክሮስ ጋር ነው ቤቴ።
ጃክሮስ አዎ እሺ እሺ እ፣ አንዴ ሂሳቡን ሰርቼ ላሳውቀው።
ይቻላል። ቶሎ መምጣት ይችላል አዎ ይችላል።
እሱ ነው። እሺ ልድ- አዎ፣ በስልኬ እ፣ ታውቂዋለሽ፣ ይታየሻል አንቺ ግን አዎ አዎ መልሼ መልሼ እሺ፣ እሺ